ሄሎ ሄሎ ጤና ይስጥልኝ
አብሮ ይስጥልን
Donkey Tube ነው ምን ልርዳዎት
እሸቱን ለማግኘት ነበር
ምን
ምዝገባ አልቋል
የቪዲዮ editing ነው
አይደለም
እሺ የምን ምዝገባ እሺ
Donkey Tube
Donkey Tube ምን
ለመወዳደር እዛ
ስንት አመት ነው
ለእኔ አዎ
አስራ ሁለት
እህም። እኮ ምን ላይ ነው እጹብ ድንቅ ልጆች ላይ ነው ድንቅ ልጆች ላይ ነው እ
ለድንቅ ልጆች ለመቅረብ ፈልገህ ነው
እስ ድንቅ ልጆች ላይ መቅረብ ፈልግ ነው አዎ
እሺ ስለዚህ ያው ህጻናት ስለማይቻል እ ትልቅ ሰው ወላጅ ወይም ጎረቤት ደውሎ ማስመዝገብ ይችላል አንተን
እሺ እሺ አመሰግናለሁ እሺ እንትን አዲስ አበባ ነው ወይስ ሀዋሳ ነው
ምዝገባ በስልክ ይቻላል ደውላችሁ መመዝገብ ይቻላል ከዛ ስንደውልና መምጣታችሁ አስፈላጊ ሲሆን ትመጣላችሁ እሺ እሺ